በኮቪድ
እነሱም ቤት
ቤስት ቤት ናቸው።
ቤት ቤት ነው።
የሆነ ፊሊንኮ
እሺ፣ ችግር አለበት እንዴ?
ምንድን ነው የሚሉት? ምን ምን ተፈጥሮ ነው?
እኔ ምን አውቃለሁ። ስንት ጊዜ ደጅ የሚወጣውን
አዎ
አይ፣ ወደ ከደጅ ወደ ዜሮ ይመለሳል።
ኔትወርክ ምናምን check አድርገዋል ስልኮ ላይ።
ኔ- ኔትወርክ እንደዛ ያደርጉታል።
አይ ኔትወርክ ምናምን issue ካለ like game ኡ በትክክል function ላያደርግ ይችላል። እዛ በተረፈ እየሰራ ነው ያለው። ምንም የቀረበ complaint ምናምን የለም ከ customer ኦች ማለት ነው።
አይ፣ ወደ ከደጅ እኮ ወደ ስንት ጊዜ አሁን ወደ ሁለት ሺህ ምናምን ተበላው
ስቴጅ ታይም አውት ምናምን እንደዛ ይሉታል።
እ ስቴጅ ታይም አውት ይሉታል።
እ ወደ- ወደ ደጅ ወጥቶ ፕሊንኮ እየተጫወትኩ አዎ
ወደ- ከዜሮ ላይ ከ- ወደ አምስት መቶ ሀምሳ አምስት ላይ ሊወርቅ ትንሽ እንትን ሲቀረው ወደ ዜሮ ይመለሳል።
Okay። አይ network issue ነው ሊሆን የሚችለው ብዙ ጊዜ እንደዚህ ሲሆን
እናንተ ማስተካከል አትችሉም ያንን ግን
ሳይሆን ከኛ side game ኡ በትክክል ነው function እያደረገ ያለው። ግን አሁን እርሶ ስልኮ ላይ like የ network መዘግየት እንዲ እንዲህ አይነት ነገር ካለ ሊያስቸግሮት ይችላል። game ኡ በተለይ virtual game ኦች በጣም sensitive ስለሆኑ ለኔትወርክ
4G ነው።
አዎ 4G ሊሆን ይችላል። ግን like የ network connectivity ው ማለት ነው። 4G ፈጣን ነው እኮ ግን አንዳንድ time ላይ እንደዚህ ኢንተርኔት ላይ ብዙ ትራፊክ ሲኖር የትኛውም አይነት ኔትወርክ ቢሆን ይዘገያል አይደል? እሱ እሱን ነገር check ያደርግ።
ለዛን እንደዛን ለዛን እንደዚህ የሚሆነው
አዎ ያ ሊሆን ይችላል። አዎ እንጂ normally በ norma- በ- በትክክል ነው የሚሰራው።
የሆነ ችግርም አለበት ፊልም እኮ
አዎ አይ ከነገርኩት ውጭ ሌላ issue አልገጠመንም እኛ customer ኦች። እስቲ እንደዛ ይሞክሩትና ኔትወርኩን እ፣ memory ውን እንደዚህ browser ኡን like download ያደረጉበት data ምናምን
እ።
slow እንዳያደርገው ማለት ነው ስልኮትን clear cache ምናምን እያሉ browser እያቀያየሩ ምናምን ይሞክሩት።
እሺ፣ እሺ።
እሺ መልካም እሺ።